ሄሎ እኔ ስሊም እንደታዘ የአምስት መቶ ብር ካርድ አሸንፌ ነበር። አስታውቂልኝ ምስኪን።
የስንት ብር ካርድ?
የአምስት መቶ
እሺ መስመር ላይ ጠብቁኝ እና
ሰው ቆይ አንዴ መስመር ላይ ጠብቁኝ። እሺ እ አላገኙም። እንደዚህ አይነት ሽልማት የለውም። እሺ
የለውም።
አዎ